ሄሎ
ሄሎ ሄሎ፣ ሰላም ጤና ይስጥልን።
አሁን አቶ አለም
አሜን።
ከ WePlus Solution የ transportation ድርጅት ነው የደወልኩት። ሄሎ፣ ምን አልሽኝ?
ከ WePlus Solution የ transportation ድርጅት ነው የደወል እ፣ ምንድን ነው እ፣ ድርጅታችን የ transportation አገልግሎት ሰጪ ተቋም ሲሆን እ፣ ግን ለአሽከርካሪዎች እያሽከረከርኩ ነው።
እ?
ረዥም ከሆነ እያሽከረከርኩ ነው።
እሺ፣ መልሼ ልደውልዎት፣ ችግር የለውም።
እየተሸ- እያሽከረከርኩ ስለሆነ እሺ፣ እሺ።
ረዥም ግን አጠር የሚል ከሆነ አልገባኝም። ንገሪኝ።
እ፣ መልሼ እደውላለሁ። በቃ ትንሽ ምናልባት ሊረዝምቦት ይችላል። እሺ፣ እሺ። አመሰግናለሁ።
ለመገናኛ አዳዲስ የቀየርኩ ስለሆነ እንደ
እሺ፣ መልሼ ልደውል።